takiego. Absolutnie. አራት ዜሮ ሰማንያ ሶስት አስራ ስድስት አስራ ሶስት አስራ ሶስት አስራ ሶስት አዎ ወይ ገመዳ እንዴት ነህ?
ሰላም ነው?
አማን ነው እግዚአብሔር ይመስገን አለን።
አለን። ቤቴ ያለች ቤቴን አገናኘኝ እስኪ።
እ?
ደሳለኝ ነኝ።
እሺ እሺ እሺ። ፈልገህ ነው?
አዎ
ሄሎ
ያው ቤት ስልክሽ እኮ እምቢ አለኝ እ?
እኮ የት እንገናኝ?
ይሄ ከቢሮ እኮ ነኝ እኔ ዝናቡ ኃይለኛ ሆኖ
አ፣ እኮ በቃ እና ጠና ስላልጠብቅሽ እ፣ ምኑ ጋር ትጠብቀኛለህ?
እዛ ካፌ እዛኛው ታክሲ ተራ ያለው ታክሲ ተራ ያለው ታቆሽ እ፣ እዛ እሺ።
እጠብቅሻለሁ። እሺ ወት ወይ ሄሎ ሄሎ ሄሎ አንተ ሄሎ ሄሎ ሄሎ ሄሎ